በእጅ መቆጣጠስ የአባት ነው ጤና ይስጥልኝ
አብሮ ይስጥልን።
አቶ መሐመድ ወሊ ሎት አዎ ነኝ።
ከአሪፍ ፔ ነበር የምደውል ደንበኛችን።
እሺ እሺ screenshot ላኩልን ብለኖት ነበር ደንበኛችን።
እሺ screenshot ልላክ። እኔ ኮፒ አድርጌ ነው transaction ኑን የላኩት።
አይ screenshot ቷን የላኩልን ደንበኛችን።
እሺ እሺ ከታች ስሞትና ስልኮት መጻፍ አይርሱ።
እሺ እሺ ደንበኛችን አመሰግናለን። መልካም ቀን።
screen